hello ብሩክ፣ አቤት።
ወይ እስቲ አንድ ሰው አገናኘኝ።
ሄሎ ሄሎ እናቴ፣ ወይ ወይ ከቢዩ ነበር የምደውለው። አክዋባ ነው አይደለም?
አዎ፣ አኳባ ነው።
እሺ፣ በዘጠና ሶስት ስልሳ አርባ አምስት order ነበር። አንድ ኦርደር ደብ- ይልሽ ሁለት double አለኝና ከዛን ስደውልለት መልሼ አያነሳም፣ ቁጥሩንም አልነገረኝም፣ የሚታዘዝም አይደለም ያለው። ሁለት double አለኝ ስጠይቅ ስደውል መልሼ ስደውል አያነሳም። በዛ አያነሳም።
አላዘዝኩትም። አዎ አይ ሁለት double ሲል okay፣ በቃሽ። ስለዚህ በቃ ታዩ አትስሩት አሁን ሰዓቱ ካለ እንትን ይሰራለት፣ እ እ?
ሰዓት ካለው አሁን ይሰራለት።
አይ ሰዓት የለንም። በቃ እናት በአንድ ካንስል ደቂቃ።
ይሆን አይ cancel ይሆን cancel እሺ አዎ፣ ገባሽ።